እባክሽን ገንዘብ አግኝቼ ነበር እና ሀምሳ ሺህ ብር ወደ አቢሲኒያ ባንክ እሺ
አልገባልኝም።
በዚህ ቁጥር ነው?
አዎ በዚህ ቁጥር እሺ አንዴ መስመር ላይ ጠብቀኝ check ላድርግልህ። ዛሬ ነው አይደል?
አዎ አንድ ሰዓት
እሺ ተመስገን ነው።
አዎ
አንዴ ጠብቀኝ እሺ check ያደረኩት ነው።
እሺ ነው።
እሺ confirm አድርጌልሃለሁ። እሺ ትንሽ ቆይተ check አድርገው ይገባልሃል።
እሺ ነው።
እሺ መልካም ቀን። ስለደወልክ እናመሰግናለን።
አይ